ሄሎ ሄሎ አቤት ጤና ይስጥልኝ ጤና ይስጥልኝ።
እንደምን ዋላችሁ እግዚአብሔር ይመስገን።
ትኬት ለመቁረጥ ፈልገን እ
ዱራሜ የለም እንዴ እ እ ዱራሜ ዱራሜ
ዱርሃሜ የሚባል ሀገር እ ዱራሜ ሆሳናን አልፎ ማለት ነው
እ ከየት ነው መነሻችሁ?
መነሻችን እዚህ አለም ገና ነበር አለም ገና እንጠብቃለን በዚህ በቡታጀራ በኩል አይደለም የሚሄደው እ ልጠይቅልህ እስቲ ጠይቀው ይመልሱልኛል እመልስልሃለሁ አንድ ጊዜ።
እሺ ዱርሃሜ ነው ጠብቃ ያልከኝ አይደለም?
ዱራሜ ዱራሜ አዎ እሺ አንዴ እሺ።
እሺ።
እም።